ሄሎ ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን ሰላም ነው?
አለሁ ደህና።
ከቺፕቺፕ ነበር የምደውለው። ሰላም እሺ።
ያልመጣሎት product አለ ያልተቀበሉት?
አዎ ፓፓዬ ምን- ምን ምንድን ነው? እሱ?
ፓፓዬ
okay ፓፓያ።
እም፣ አ- አጠቃላይ ስድስት ኪሎ
አዎ የት አካባቢ ነው የሚመጣሉት?
እ፣ እና የአብስራ ሰፈር ያውቁታል እ፣ driver ኦች።
ካዛንችስ?
አዎ ካዛንችስ መለስ ፋውንዴሽን ጋር እሺ ይመጣሉታል። ነገ መቀበል ይችላሉ? አረ አዎ።
መልካም ምሽት። ይመጣሉ።
አሜን። እሺ።
እሺ።